ላውዲቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ራዲዮ ነው። የቫቲካን ራዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ9650 ኪሎ ሄርትዝ ወይም በ31 ሜትር ባንድ ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ11625 ኪሎ ሄርትዝ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትዝ ወይም በ22 ሜትር ባንድ የቅድስት መንበር ዜናዎችንና የተለያዩ ዓለማዊ መረጃዎችን ይዞ ይቀርባል። አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል ዳብሊው ዳብሊው ዶት ራዲዮ ቫቲካና ዶት ቪኤ የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ዕለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን like የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 7 2009 ዓ ም ዕለታዊ ስርጭታችንን ነው።
እናታችን ወለተ ሃና ወይ ያቄብ ወለተ ሃና ወይ ያቄብ አረገወ አረገወ
የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያም በዕለቱ የእግዚአብሔር ቃል ላይ የላዛርስት ማኅበር ካህን የሆኑት ክቡር አባ መብራቱ ኃይለ ጊዮርጊስ አስተንትኖን ያደርጉልናል። በማስከተልም የካቶሊክ ታድሶ እንቅስቃሴ ዓላማ በሚል አርዕስት በክቡር አቶ ዮሐንስ መኮንን የተዘጋጀውን ተከታታይ አስተምሮ ክፍል ዘጠኝ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉን ከወዲሁ እንጋብዛለን።
አምላክ ያደራ ኢየሱስ ያደራ መላወንነቴ አንተን ያክብር ይፍራ አምላክ ያደራ ጠብቀኝ ያደራ በደር ዘመኔ በቤት ልተራ አደራ አደራ አደራ አደራ አደራ አደራ
የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ እግዚአብሔር ለቁጣው የዘገየ ፍቅሩ የበዛ ኀጢአትንና አመፃን ይቅር የሚል በደለኛውን ግን ሳይቀጣ የማይተው አምላክ ነው ይለናል ዘሁልቁ ምዕራፍ 14 ቁጥር 18 ላይ በሰላም ጠብቆን መተላለፋችንን በትዕግሥት አልፎ ለሠራናቸው ኀጢአቶች ሁሉ ይቅርታን እንጠይቅ ዘንድ ጊዜን ሰጥቶን ተስፋ ስንቆርጥ ተስፋ ሆኖን በምንፈራበትና በምንሸበርባቸው ወቅቶች ሁሉ አይዞህ፣ አይዞሽ፣ አትፍራ ወይም አትፍሪ በማለት ብርታትን ሰጥቶን ለዛሬው ቀን ያደረሰን እግዚአብሔር አባታችን ቅዱስ ስሙ ለዘላለም የተመሰገነ ይሁን። እንደሚታወቀው እንደ አገራችን ሥርዓት አምልኮና መንፈሳዊ ልምድ በእመቤታችን በኩል እግዚአብሔር ለሰው ልጆች ስለገለጠው ተስፋና በእርሷም ጸጋ መሞላት ላደረገልን ቸርነት በተለያየ ሁኔታ በየዓመቱ ለ16 ቀናት የሚዘልቀውን ጾምና ምህለላ የምናደርግበት የፍልሰታ ዘመን ላይ እንገኛለን። እግዚአብሔር አብ በእርሱ ለኖሩ ሁሉ ሊያደርግላቸው ቃል የገባውን እውነታ እርሱ በፈቀደው መልኩ በእመቤታችን የተገበረበትን ጸጋ እንወድሳለን። ለእኛም ይሆንልን ዘንድ ማርያም ሆይ ቸር የሰው ልጆች ሁሉ አዳኝ ወደ ሆነው ልጅሽ ለምኝልን በማለት የእናትነት አማላጅነቷን የምንማጸንበት በዚህ የፍልሰታ ወቅት በጾም፣ በጸሎት፣ በምህለላ እግዚአብሔርን የምንማጸንበትና መልካም ፍሬ የምናፈራበት ወቅት ሊሆን ይገባል። በዛሬው ዕለተ ሰንበት ቤተ ክርስቲያናችን እንድናስተነትንበት በሕይወታችን ውስጥ በማስረጽ ጸጋና በረከት እንድናገኝ ከእህት ወንድሞቻችን ጋር በሰላም እንድንኖር ይረዳን ዘንድ የሚከተሉትን ምንባባት ሰጥታናለች። የመጀመሪያው ምንባብ የተወሰደው ከአንደኛ ቆሮንጦስ ከምዕራፍ 8 ከቁጥር 1 እስከ 13 ሲሆን ለወንድሞቻችን መሰናክል እንዳንሆን ለጣዖት የተሠዋ ሥጋ መብላት እንደሌለብን ቅዱስ ሐዋርያው ጳውሎስ ይመክረናል። የሁለተኛው ምንባብ የተወሰደው ከአንደኛ ጴጥሮስ ከምዕራፍ አራት ከቁጥር አንድ እስከ አምስት ላይ ያለው ሲሆን ለእግዚአብሔር መኖር በሚል አርዕስት ስር እንግዲህ ክርስቶስ በሥጋው መከራን ስለ ተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በሥጋው መከራን የሚቀበል ሰው ኀጢአትን ትቷል የሚል ነው። የዛሬ ቅዱስ ወንጌል የተወሰደው ቅዱስ ማቴዎስ ከጻፈው ወንጌል ላይ ከምዕራፍ 12 ከቁጥር 38 እስከ 50 ላይ የተጠቀሰው አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ተአምራዊ ምልክት ማየት እንፈልጋለን ብለው ኢየሱስን መጠየቃቸውን የሚገልጽ ታሪክ የያዘ ነው። በዛሬው የመጀመሪያው ምንባብ ላይ ቅዱስ ሐዋርያ ጳውሎስ ለጣዖት የተሠዋ ሥጋን በተመለከተ ሲናገር እንሰማለን። በዚያን ወቅት አረማውያን ለጣዖቶቻቸው ሥጋን በመሥዋዕትነት ካቀረቡ በኋላ የተረፈውን ሥጋ የጣዖቱ ካህናት መሥዋዕት አቅራቢውና ከእርሱ ጋር የነበሩ ሰዎች ይበሉታል ወይም ደግሞ ወደ ገበያ አውጥተው ይሸጡት ስለ ነበረ አንዳንድ ክርስቲያኖች ደግሞ በዚህ መልክ የቀረበውን ሥጋ ገዝተው መብላት ጣዖትን እንደ ማምለክና በክርስቶስ ላይ ያላቸውን እምነት እንደ ማፈግፈግ ወይም እንደ መተው ይቈጠር ስለ ነበር ለሌሎች ግን ያንን ሥጋ ገዝቶ መብላት ደግሞ ምንም ችግር አያስከትልም የሚል ክርክር አንስተው ስለ ነበር ጳውሎስ ለዚሁ ክርክር መልስ ለመስጠት ፈልጎ የጻፈው መልእክቱ ነው። ሐዋርያው ጳውሎስ ለጣዖት የተሠዋ ሥጋ መብላት ምንም ጉዳት እንደማያስከትል ቢያውቅም ደካማ የሆነ ወንድሙን የሚያሰናክል ነገር መስሎ ከታየው ግን ለዘላለም ሥጋ ሳይበላ መቆየት እንደሚመርጥ ይናገራል። ለቅዱስ ጳውሎስ ዋናው ቁም ነገር የነበረው የመብላትና ያለመብላት ጉዳይ ሳይሆን ምግብ ወደ እግዚአብሔር አያቀርበንም፣ ባንበላም የሚጎልብን ነገር የለም፣ ብንበላም የምናተርፈው ነገር የለንም ይለናል። ለጳውሎስ በጣም አስፈላጊ የነበረው ቁም ነገር ግን በምንም አይነት ሁኔታ የምናደርጋቸው ማንኛውም ድርጊቶቻችን ለደካሞች እንቅፋት ሊሆን አይገባም የሚለው ዋና የመከራከሪያ ሐሳቡ ነው። ስለዚህም ለወንድሞቻችንና ለእህቶቻችን እንቅፋት ሊሆኑ የሚችሉ ማንኛቸውንም አይነት ነገሮች ወይም ተግባሮቻችን ማቆም ይኖርብናል ማለት ነው። በወንጌል ውስጥ ኢየሱስ ይህንን በተመለከተ ሰውን የሚያረግ ሰው ከአፉ የሚወጣው እንጂ ወደ አፉ የሚገባ ነገር አይደለም የማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ በማለት ሲናገር እንሰማለን። ነገር ግን ለማንም ሰው መሰናክል መሆን እንደማይኖርብን በሚገልጸው የኢየሱስ መልእክት ላይ ደግሞ ማንም ሰው ከነዚህ ከታናናሾች አንዱን ከሚያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይሻለው ነበር የሉቃስ ወንጌል ምዕራፍ 17 ቁጥር 2 ላይ በማለት በምንም አይነት መልኩ ለሌሎች እንቅፋት መሆን እንደማይገባን ያስተምረናል። በሁለተኛ ደረጃ በተነበበው ምንባብ ላይ ጴጥሮስ እንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ሥጋ ምኞት አይኖርም። አሕዛብ ፈቅደው እንደሚያደርጉት በመዳራት በሥጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት በአጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል ይለናል። ይህ እውነተኛና ዛሬ ባለንበት ዘመን በከፍተኛ ሁኔታ የሚታይ ወይም የሚንጸባረቅ ተግባር ነው። ስለዚህም እነዚህን ከንቱ የሆኑ ነገሮችን በመተው በተለይም በዛሬ ወቅት ጣዖቶቻችን እየሆነ የመጣውን ከልክ በላይ ገንዘብና ንብረትን የማምለክ ፍላጎቶቻችንን ከእግዚአብሔር መንገድ የሚያርቁን ለጊዜው ነው እንጂ እዚሁ ዓለም ላይ ጥለነው የምንሄደው ነገር በመሆኑ የተነሳ ዘላቂውን የእግዚአብሔርን ምሕረት በመሻት ተመጣጣኝ የሆነ የአኗኗር ዘይቤን በመከተል ካለን ለድሆች በማካፈል መኖር እንደሚገባን ሐዋርያው ጴጥሮስ ዛሬ ያሳስበናል። በመጨረሻም ምድራዊ የሆነ ደስታን ብቻ ሊያጎናጽፈን የሚችለው ተግባሮቻችንን ትተን በተለይም ደግሞ ከልክ በላይ የሆኑ ነገሮችን በቅድሚያ ለጤናችን ጥሩ ባለመሆናቸው የተነሳ በማስከተል ደግሞ ከሰዎችና ከራሳችን ጋር ብሎም ከእግዚአብሔር ጋር ሊያጋጩን የሚችሉ የኀጢአት ምክንያቶች እንዳይሆኑብን ሁሉንም ነገር በመጠን ማድረግ ይኖርብናል ማለት ነው። የዛሬው ቅዱስ ወንጌል አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ታምራዊ ምልክት ማየት እንፈልጋለን ብለው ኢየሱስን በጠየቁት ጊዜ እርሱ ግን መልሶ ክፉና አመንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም ይለናል። ፈሪሳውያኑ ይህንን ጥያቄ ያነሱበት ምክንያት ኢየሱስ በእውነት መሲህ መሆኑንና አለመሆኑን ለማረጋገጥ ካላቸው መሻትና ጉጉት የተነሳ ነው። በዚህም ምክንያት እንግዲህ እርሱ በሰማይ ላይ ጉልህ በሆነ መልኩ የሚታይ ምልክት ለማየት ፈልገው ነበር። ነገር ግን ኢየሱስ ጥያቄዎቻቸውን የመለሰው እነርሱ በፈለጉበት መንገድ ሳይሆን በታሪካቸው ውስጥ ስለተከሰተው አንድ ትልቅ ምልክት በመጥቀስ ነበር። ይህም ይህ አመንዝራ ትውልድ የሚለው ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሰው አመንዝራ የሚለው ቃል የሚያመለክተው መንፈሳዊ ባል ለሆነው ለእግዚአብሔር የእርሱ ትውልድ ወይም ሕዝቦች ታማኝ ሆነው አለመገኘታቸው ነው እንጂ በሥጋ ማመንዘርን አያመለክትም። ዛሬ ይህንን የቅዱስ ወንጌል ቃል በጥልቀት መመልከትና ሕይወታችንን መመርመር ይኖርብናል። ዛሬም ቢሆን ኢየሱስ ጌታ መሆኑን በተለያዩ ምክንያቶች ልንጠራጠር እንችል ይሆናል። ምናልባት ታመን በአልጋ ላይ በምንሆንባቸው ወቅቶች ሁሉ በቶሎ ለመዳን ካለን ጉጉት የተነሳ እግዚአብሔር ቅጽበታዊ በሆነ መልኩ እንዲያድነን በመሻት ምልክትን እንፈልግ ይሆናል። ምናልባት ልባችን በዚህ ዓለም ሀብትና ምኞት አብጦ በመደንደኑ የተነሣ እግዚአብሔር የለም፣ አያስፈልገኝም፣ በሀብቴና በራሴ ጉልበት መኖር እፈልጋለሁ በማለት በምድራዊ ነገሮች በመመካት እርሱ መኖሩንና አለመኖሩን ለማመን በተጨባጭ ምልክት እንፈልግም ይሆናል። በእነዚህና እነዚህን በመሳሰሉ ምክንያቶች ከእግዚአብሔር በመራቅ ምድራዊ የሆኑ ነገሮችን በመመካት በምንኖርበት ወቅቶች ሁሉ በእግዚአብሔር ላይ እናመነዝራለን። እርሱን ትተን ጣዖትን እናመልካለን። በኃይላችን እንመካለን፣ በሥልጣናችን እንኮራለን ማለት ነው። ይህም ዋና የፈጠረንን እግዚአብሔርን በመርሳት በራሳችን መመካት ደግሞ አመንዝራነት ማለት እንችላለን። ምክንያቱም ለምድራዊ ጣዖቶች እየሰገድን እየተገዛን በመሆናችን የተነሳ ኢየሱስ ወደዚህ ምድር የመጣው እስራኤላውያን እንዳሰቡት ከሮማውያን ቅኝ ግዛት ሊያወጣቸው ፈልጎ ሳይሆን የመጣው የዚህ ዓለም የሞት ምንጭ የሆነውን ኀጢአትን ድል ለማድረግና እያንዳንዱ ሰው ንስሐ በመግባት መንፈሳዊ ለውጥ በማምጣት በእምነትና በእርሱ ቃል በመመራት ኀጢአትን ያሸንፉ ዘንድ ሊያበቃቸው ሊያስችላቸው አስቦ ነው። እርሱ በመንፈስ ቅዱስ ከቅድስት ድንግል ማርያም መወለዱ፣ በሽተኞችን ማዳኑ፣ ከተቸገሩ ጋር አብሮ መቸገሩ በራሱ ከእግዚአብሔር ዘንድ የመጣ መሆኑን ያረጋግጣል። ነገር ግን እርሱ ያሳያቸው የነበሩት ምልክቶች ዓለም እንደሚፈልገው አይነት ታላቅነቱን በከፍተኛ ሁኔታ የሚያሳዩ ምልክቶች ሳይሆን ያሳይ የነበረው ነገር ግን በታላቅ ትሕትና ንጹሕ በሆነ መልኩ ፍቅሩን አሳይቶናል። በፍቅር ታላቅነቱን በተግባር በመፈጸም እግዚአብሔር ከእርሱ ጋርና እርሱ ከእግዚአብሔር ጋር መሆኑን አሳይቷል። ዛሬም ቢሆን እያሳየን ይገኛል። በተጨማሪም ዛሬ በሰማነው ቅዱስ ወንጌል ውስጥ ኢየሱስ አባቱና እናቱ እንዲሁም ወንድሞቹና እህቶቹ ሊሆኑ የሚችሉ ሰዎች የእርሱን ቃል ሰምተው በተግባር የሚያውሉ ሰዎች ብቻ መሆናቸውን በመግለጽ ታላቅነቱን አሳይቷል። ወገኝተኛነቱን የገለጸው የእርሱን ቃል ሰምተው በተግባር ለሚያውሉ ሰዎች መሆኑንም በተግባር አሳይቶናል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ በዛሬው ሰንበት ቀን እግዚአብሔር በየዕለቱ በሕይወታችን ውስጥ እያከናወነ የሚገኘውን ምልክቶች በመረዳት በዚህ ዓለም በምንኖርበት ወቅት በመጠን እንድንኖር እንዲረዳን ለወንድሞቻችንና ለእህቶቻችን እንቅፋት ሳንሆን በመልካም አብነት እንድንመራቸውና ወደ እግዚአብሔር ቤት እንድናቀርባቸው የሚያስችለንን መንፈሳዊ ለውጥ እንድናመጣ በጸጋው እንዲረዳን የእርሱን ቃል ሰምተን በተግባር ላይ በማዋል ፍሬያማ የሆነ ሕይወት እንድንኖር ይረዳን ዘንድ በእመቤታችን በቅድስት ድንግል ማርያም አማላጅነት ልንለምነው ልንማጸነው ይገባል። የሰማነውን በልቦናችን ያሳድርልን። አሜን።
ማርያም እናቴ የብዙዎች መጠጊያ አምናለሁ ልዩ ነሽ የመለኮት ማደሪያ የመለኮት ማደሪያ ማርያም እናቴ የብዙዎች መጠጊያ አምናለሁ ልዩ ነሽ የመለኮት ማደሪያ የመለኮት ማደሪያ
የተወደዳችሁ አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ባለፉት ተከታታይ ሳምንታት ካቶሊካዊ ታድሶ እንቅስቃሴን በማስመልከት ሳምንታዊ ዝግጅቶችን ስናቀርብላችሁ መቆየታችን ይታወሳል። ይህን ዝግጅት በመቀጠል ዛሬ ክፍል ዘጠኝን እንድትከታተሉ እንጋብዛችኋለን። እንደሚታወቀው ካቶሊካዊ ታድሶ እንቅስቃሴ ምዕመናን በያሉበት ስፍራ ሆነው በምስጢረ ጥምቀት ጸጋ አማካኝነት የተቀበሉት የመንፈስ ቅዱስ ጸጋ ሐዋርያው ጳውሎስ እንደሚለው ተዳፍኖ ወይም ተዳክሞ እንዳይቀር በጋራ ጸሎት ከእግዚአብሔር ዘንድ ኃይልን እንዲያገኙ የሚያስተባብርና የሚመክር እንቅስቃሴ ነው። ይህ በመሆኑ ከብዙ ዓመታት ወዲህ ከርዕሰ ሊቃነ ጳጳሳት ከጳጳሳት ከካህናትና ከምዕመናን የተለያዩ መንፈሳዊና ቁሳዊ ድጋፍን ሲያገኝ ቆይቷል፣ በማግኘትም ላይ ይገኛል። ባለፉት ዝግጅቶቻችን የሁለቱን የቀድሞ ርዕሰ ሊቃነ ጳጳሳት ማለትም የርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛንና የርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ለካቶሊካዊ ታድሶ እንቅስቃሴ የላኩትን የማበረታቻ ሐዋርያዊ መልእክቶችን ማቅረባችን ይታወሳል። በዛሬው ዝግጅታችን የቀድሞ ርዕሰ ሊቃነ ጳጳሳት በነድክት 16ኛ ለእንቅስቃሴው አባላትና አስተባባሪዎች የላኩትን ሐዋርያዊ መልእክት እናቀርባለን። በአዲስ ኪዳን መጽሐፍ ውስጥ ተጽፎ የምናገኘው እመቤታችን ቅድስት ድንገል ማርያምና ሐዋርያት ለጸሎት በተሰበሰቡበት ስፍራ መንፈስ ቅዱስ በእያንዳንዳቸው ላይ የመውረዱ ሁኔታ በታሪክ መልክ በየጊዜው እየተነገረ የሚዘልቅ አንድ አጋጣሚ ብቻ ሳይሆን ያው አንዱ መንፈስ ቅዱስ እስከ ዛሬ ድረስ በቤተ ክርስቲያን ላይ እየወረደ መሆኑ እና ወደፊትም ሳያቋርጥ እንደሚወርድ መዘንጋት የለብንም። ይህ የቤተ ክርስቲያን ሕይወት የሆነው እና አምላካዊ ኃይል ያለው መንፈስ ቅዱስ በዘመናት ሁሉ እንዲሁም በዘመናችንም የሚያስደንቁ ሥራዎችን እየሠራ መሆኑ በግልጽ የምናየው ነው። በካቶሊካዊት ቤተ ክርስቲያን ውስጥ የሚገኙ እንቅስቃሴዎችና አዳዲስ መንፈሳዊ ማኅበራት እየተበራከቱ መምጣት በእርግጥም መንፈስ ቅዱስ በቤተ ክርስቲያንና በኅብረተሰባችን ላይ መውረዱን እንዳላቋረጠ ያረጋግጥልናል በማለት እንደ አውሮፓውያኑ አቆጣጠር ጥቅምት ወር 2008 ዓ ም በሮም ለተሰበሰቡት ካቶሊካዊ ታድሶ እንቅስቃሴ አባላት ሐዋርያዊ መልእክታቸውን አስተላልፈው ነበር። ቀጥሎም እንደ አውሮፓውያኑ አቆጣጠር ግንቦት ወር 2012 ዓ ም ባስተላለፉት ሐዋርያዊ መልእክታቸው ውድ በመንፈስ ቅዱስ የመታደስ እንቅስቃሴ አባላት በሙሉ መላው ዓለም ከምን ጊዜም በላይ የእናንተን የጸሎት እገዛ ይፈልጋል። ምድራዊውን ሳይሆን ሰማያዊውን ጸጋ በመመኘት ወደ እግዚአብሔር ምስጋና የሚያቀርቡትን ሰዎች ጸሎት ይፈልጋል። ዘወትር ደስ ይበላችሁ። የታድሶ እንቅስቃሴያችሁ እንዲያድግና እንዲስፋፋ ወደ እመቤታችን ቅድስት ድንግል ማርያም ዘንድ አደራ እላለሁ። ከእርሷ ጋር በጸሎት ተባበሩ። ከመንፈስ ቅዱስ በምታገኙት ብርሃን በመመራት የጌታችን የኢየሱስ ክርስቶስን ወንጌል ለዓለም አብስሩ ማለታቸው ይታወሳል። የክርስትና እምነታችን በውስጣችን አዲስ ሕይወትን የሚያገኘው በመንፈስ ቅዱስ ጸጋ አማካኝነት ነው። አዲስ ሕይወት ማለትም አብንና ከእርሱ የተላከውን ኢየሱስ ክርስቶስን ማወቅ ማለት ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንዲህ የሚል ተጽፏልና የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው። ስለዚህ መንፈስ ቅዱስ ከአብና ከወልድ ጋር አብሯቸው ስለሚኖር ኢየሱስ ክርስቶስን የምናምን ሁላችን መንፈስ ቅዱስን እናምናለን እናውቃለንም። እንደ ርዕሰ ሊቃነ ጳጳሳት በነድክት 16ኛ ሐዋርያዊ መልእክት መሠረት ሰላምና ፍቅር ለጎደለው ርኅራይና ኅብረት ለጎደለው ለዚህ ዓለም የመንፈስ ቅዱስን እርዳታ አጥብቀን በኅብረት መለመን ያስፈልጋል። የተወደዳችሁ አድማጮቻችን ካቶሊካዊ ታድሶ እንቅስቃሴን በማስመልከት ያቀረብነውን ዝግጅት በዚህ እንፈጽማለን። ሳምንት በተመሳሳይ ርዕስ እስከምንገናኝ ከመንፈስ ቅዱስ የሚገኝ ሰላምና ፍቅር እንዲሁም አንድነት ከሁላችን ጋር ይሁን። አሜን።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ ያበቃ። ሐሳብ አስተያየት፣ ወይም ሂስ ለመላክ በኢሜይል Amharic at vatiradio dot VA በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። Laudetur Jesus Christus
መስጊታን ታከብረዋለች፣ መንፈስ ሲመጹት ትደሰታለች። ጌታ የባሪያው ምሕረት አይቷል፣ ትውልድ ሁሉ ብፅዕት ይሉኛል። በጎ ነገር አጥግቧል፣ የተራቡትን ባዷቸውን ሰዷል፣ ባለጠጎችን